ሰማይ ላይ ኮከብ በድንገት አየሁሽ ዓይኔ ሲንገበገባ ከዓለም ርቀሽ በጣም ከፍ ብለሽ የሰማይ ላይ ኮከብ መስለሽ ተገኘሽ ምንም እንኳ ርቀሽ ከአጠገቤ ባጣሽ የሰማይ ላይ ኮከብ ሆነሽ በዓይኔ መጣሽ ንግግር ሳይኖረን በርቀት እይታ ምንድነው ነገሩ ያሳጣኝ እፎይታ እንዴት አይቼሽ ነው እንደምን ማርከሽ ቲራታ ማን ኮከብ መስለሽ የታየሽኝ አንቺ ጅራታማ የሰማይ ላይ ኮከብ በድንገት አየሁሽ እኔ ሲርገበገብ አንቺ ጅራታማ የሰማይ ላይ ኮከብ በድንገት አየሁሽ እኔ ሲርገበገባ እንደ ጅራታማ ታይታ እንደምጠፋው ከቶ እንዴት አድርጎ ልብሽ ፍቅሬን ተፋው በምድር አንቺን መሳይ በፍጹም ስላጣው የሰማይዋን ኮከብ ተመልክቻት መጣሁ እንዴት ልድረስብሽ ለማንስ ልንገረው ለአንቺ ብቻ ሆነን ልብ የሚሸበረው ሌሎችን እያየሁ ሲያልፉና ሲያገዱ ምነው አልደነገጥኩም አልነካኝ ህመሙ ናች ጅራታማ የሰማይ ላይ ኮከብ በድንገት አየሁሽ ዓይኔ ሲርገበገብ አንቺ ጅራታማ የሰማይ ላይ ኮከብ በድንገት አየሁሽ ዓይኔ ሲርገበገባ እንዴት ልድረስብሽ ለማንስ ልንገረው ለአንቺ ብቻ ሆነ ልብ የሚሸበረው ሌሎችን እያየሁ ሲያልፉና ሲያገድሙ ምነው አልደነገጥኩ አልነካኝ ህመሙ